ሄሎ ሄሎ ከቤስት ቤት ምን ልርዳው?
ብር withdraw አድርጌ ግን ብሩ አልገባልኝም።
የመቼ ነው?
ትላንት ነው።
በዚህ ስልክ ቁጥር ነው የሚጠቀሙት?
አዎ በዚህ ስልክ ቁጥር ነው።
እሺ ስንት ብር ነው?
ሶስት መቶ ብር።
እሺ አንዴ መስመር ላይ ጠብቁኝ።
እሺ ብሩ ወደ ቻፓ ተልኳል እና ቻፓ ቻፓ ነው ቻፓ ቻፓ ቻፓ እናት ቻፓ ነው እኮ የሚለው በቃ ሁሉ አዎ ቻፓ ነው።
ቻፓ ሰማንያ ነው የሚሰራው እም?
ሰማንያ ነው ምን ሰማንያ ነው? አዎ
እኮ የተመቻለ እናቴ ድርጅት ራሱ አይመስለኝም ቀጥሎ አንድ ሰው ነው ያውቀው
ምን? እስቲ አጥፋልኝ በእናትህ ዘፈንህን።
የእናትህን አርሞንት አርባ አምሳ ዞር በል እስቲ ዞር በል የት ነህ?
እስቲ።
አንተ ራስህ
ሄሎ
ሄሎ እሺ ለቻፓ አሳውቅልዎታለሁኝ ይገባልዎታል።
ቀደምም እኮ ደውዬ ነበር እና ትላንትም ደውለን ነበር እ፣ ቻፓ maintenance ላይ ነው ምናምን ተብሎ ነበረ።
እኮ አሁን እልክላቸዋለሁኝ እያስገቡ ስለሆነ ይገባልዎታል።
እስከ ስንት ሰዓት የሚገባ ይመስልሻል?
የተወሰነ ይደብ ይጠብቁትና ካልገባ ያሳውቁን
ማለት ካልገባ ወይ ደግሞ ለእነሱ ይደውሉላቸው።
ቻፓ ቁጥሩን ንገሪኝ።
እሺ ዜሮ ዜሮ ዘጠኝ ያዝ ስልሳ ሰባ ሁለት ስልሳ ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አዎ ብሩ ተመላሽ ነው የሚሆነው አሁን
አይደለም ወደ ላኩበት ነው የሚገባው።
እሺ፣ እሺ መልካም ቀን።
አመሰግናለሁ።